hello hello አቤት።
መልሼ የደወልኩኝ ከ ChipChip አሁን ደውሎልኝ እሺ አዎ፣ product እጥረት ስለነበር ነው ትንሽ ዛሬ ያልደረሱት እና አ ከጋ ከ-
hello ዋይ ዋይ hello hello hello አይሰማም?
አይሰማም። አባ እስከ አሁን ተናገር።
አሁን ይሰማል?
አዎ ይሰማኛል። አዎ።
እሺ ከቲማቲሙ ጋር ነገ ባስ- ማ- ባስልክላችሁ መቀበል ትችላላችሁ?
በቃ እሺ። ከነገ ግን እንዳል ለእናንተ አምልኮ ምናምን ሽንኩርት የለም ቤት።
ልክ ነው። ታው በጣም ይቅርታ። እሺ ነገ አስልክሎታለሁ። እ፣ ላፍቶ ነው ያሉኝ አይደል የሚመጣላችሁ?
ላፍቶ አዎ፣ አሁን በቃ ሁለት- የመጣው ቤት ማለት ነው። ቁጥር አንድ ኮንዶሚኒየም።
እሺ ሁለቱንም ላፍቶ እንዲላክ አደርጋለሁ። እሺ እ፣ በቃ እሺ እሺ።
መልካም ምሽት። እሺ።